ሰላም አቤት ሰላም፣ ጤና ይስጥልኝ። ኢጓና ፈርኒቸር
አቤት ውይ ኢጓና ኢጓና ፈርኒቸር ነው።
ኧረ አይደለም። ድሮ የምሰራ የነበረ ስራ ነው የቀረው።
OK እሺ፣ ይቅርታ።
እሺ።
እ list ላይ አይ።
ለመጣልኝ እ ኮ- contact ኣቸውም የለኝም አሁን ላይ OK።
ምናልባት እ?
እሺ እሺ፣ በሌላ ነገር ላይ ፈልገዋለሁ። እሺ፣ አመሰግናለሁ።
ላፕቶፕ ላይ ነበረ በፊት እንግዲህ ላፕቶፕ ከአስር ላይ?
አመት ምናምን በፊት አዎ፣ እድሜ OK።
expert ናቸው ምናምን ነበር ይባል
እሺ፣ thank you። አመሰግናለሁ። መልካም ቀን።
አሜን እሺ እሺ